ሰላም ጤና ይስጥልኝ።
Hello
አቤት
ወደ ዶንኪቲቮ እንትን እንትን መዝግባችሁኝ ነበረ በምን ጉዳይ ነበር የተመዘገቡት?
እ
በምን ጉዳይ ነበር የተመዘገቡት?
የታሪክ ለመንገር
መቼ ነው የተመዘገቡት?
ባለፈው ዕለት
ተመዝግቦ ከሆነ ወረፋው ሲደርሶት ይደወልሎታል።
እ
ወረፋዎች ሲደርስ ይደወልሎታል።
አይ እኔ ባለፈው ዕለት መዝግብ ተመዝግቤ ነበረ እና ስንታየሁ እጅጉ እ
ተመዝግቦ ከሆነ በወረፋ መሰረት ስለሆነ ወረፋ ሲደርሶት ይደወልሎታል ማለት ነው።
እሺ እሺ፣ እናመሰግናለን።
እሺ እኔ ቆንጆ
ወይዬ